hello ጤና ይስጥልን ይስሐቅ ነኝ ከቤስት ቤት ምን ልርዳው?
የሆነ ትኬት ነበርና ያልተለቀቀ ነበረ።
እሺ ይንገሩኝ ካሸርኩ
እሺ አስራ ሶስት ሀምሳ ሰባት
አስራ ሶስት ሀምሳ ሰባት ሀምሳ ሰባት ሰላሳ አራት ሰላሳ አንድ ሰላሳ አራት ሰላሳ አንድ okay hello አቤት
አንድ postponed የሆነ ጨዋታ ሁለት postponed የሆነ ጨዋታዎች አሉ። አንድ ሁለት?
ደግሞ
እሺ እና አንድ lost ደግሞ አለው።
እሺ
ሌላ የሚፈልጉት ነገር ምን አለ?